ጤና ይስጥልኝ ባንክ
አብሮ ይስጥልን ሄሎ
ሄሎ፣ አይሰማም?
አቤት ራንክ የቆዳ ክሊኒክ
አዎ፣ የቱ ጋር ነው የሚገኘው ሐኪም ቤታችሁ?
ለቡና ወሎ ሰፈር
እ ለቡና ወሎ ሰፈር
አሀ ወሎ ሰፈር አዎ
እኔ ቆዳ ትንሽ ቆዳዬ ላይ ትንሽ የሆነ የሚወጣብኝ ነገር ስላለ
እሺ ወሎ ሰፈር ይቀርባል ወይስ ለቡ እኔ ቦሌ ሚካኤል ስለውኩ ወሎ ኦ ሰፈር ወሎ ሰፈር ይቀርባል አዎ ያው ስለዚህ የወሎ ሰፈር ስልክ ልንገርክና ደውልላቸው
አይ
ዜሮ ዘጠኝ አርባ ሁለት ይቅርታ አርባ ሶስት ሀምሳ ሀምሳ ሀምሳ ሶስት ቤት
እያ ምናለሁ